ይታያሉ።
ሄሎ እንትን ከበርገር ጊዜ ካሳንችስ አሁን አልደረሰልኝም ብለህ ታወቀኝ ነበር እና አዎ።
አገናኘ ብዬ ነበር። የእነሱ ስልክ ስለሚሰራ ታገኛለህ ከድር እ ላገናኝሽ
Hello ሌላው ቆየ ይሰማኛል።
አቤት
ግን Burger Base ነው Hello
Hello Burger Base ነው አዎ ነው አዎ።
ከዚህ ነበር ሰማንያ ሦስት ዘጠና ሰባት ስምንት ብር ነበረ እናንተ እና ድራይቨራችን አልደረሰም እያለን ነበር። ምን ያህል ደቂቃ ይፈጃል?
አይ ደርሷል። አሁን አምስት ደቂቃም አይፈጅም።
OK እሺ፣ እሺ ወንድሜ እሺ።
እሺ